ሌላ ሌላ ሌላ ሌላ ሰላም ጤና ይስጥልን ቴሌቪዥን ይሰማል
ከዘጠኝ ሰማንያ አምስት የቴሌያዊ ጨዋታ ለመጫወት ፈልጌ ሞክሬ ነበረ ለማስታወቅ ፈልጌ ነው
ለመጫወት ፈልገው ነው
ፈልጌ ነበረ አሁን ጨዋታውን ስላልተሳካ ለማስታወቅ ፈልጌ ነው እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ
እሺ እሺ